hello ጤና ይስጥልኝ።
አለ hello
እንዴት አለ ስራ በልከ ሰላም፣ እግዚአብሔር ይመስገን።
አለ ምን order ነበረኝ deliver አልተደረገልኝም ሙሉ እሺ ከዛ አሁን ደግሞ ሳየው ነገ ነው የሚመጣም ተባልኩኝ እና cancel ላደርገው ፈልጌ ነበር ይቻላል። እሺ ስልክ ይነግሩኛል?
ዜሮ ዘጠኝ አስራ አንድ
እሺ አንዴ ጠብቁኝ። ዜሮ ዘጠኝ አስራ አንድ ሀያ አምስት ሀያ አምስት ዜሮ ሁለት ዜሮ ሁለት ሰላሳ አንድ ሰላሳ አንድ የኋላሸት በሚል ነው።
አዎ የኋላሸት okay እሺ፣ refund ይደረግሎት።
አዎ እሺ የተቀበሉት product አለ መሰለኝ ከዚህ ውስጥ።
አዎ ወደ አራት product ደርሶኛል okay እሺ፣ ማንጎ አቮካዶ ተቀብሏል።
አ መሰለኝ ካሮት አቮካዶ ሽንኩርት ማንጎ ሽንኩርት፣ ማንጎ በቃ እሺ፣ የቀሪውን refund አደርግሎታለሁ። ቴሌብር ይጠቀማሉ በዚህ።
አዎ አዎ ቴሌብር ነው የተከፈለው እሺ፣ refund አስደርግሎታለሁ። እሺ እሺ እሺ መልካም ቀን።